ሄሎ ሄሎ
ሄሎ፣ ጤና ይስጥልህ።
ጤና ይስጥልን።
እ፣ ትናንትና በአስር ቤት ውስጥ ደውለክ ነበርና አልተመቸኝም ለማውራት፣ ስለዛ ነው። ስለ ባጃጅ እየጠየከኝ ነበር።
አዎ እንትን የኤሌክትሪክ ሳይክል ቲክቶክ ላይ አይቼ ነበር እና ሳይክል okay፣ እሺ።
እና የት ነው address አችሁ? ዋጋቸውስ እንዴት ነው?
እ፣ ቦታ ለቡ መብራት አርሴማ ፊት ለፊት ነው።
እሺ አሁን እየተሸጠ ያለው ዋጋ የት ነካ ነው?
እኔ አያት አካባቢ።
አያት ነክ። እሺ፣ አሁን እየተሸጠ ያለው በመቶ ሀምሳ ሺህ ብር ነው። ግን እም፣ ቀጠሮ ነው። ሁለት ሁለት ወር በኋላ ነው የሚመጣው። አሁን ቅድሚያ ክፍያ ነው፣ prepayment ነው የምከፍለው።
እሺ፣
እሺ፣
አመሰግናለሁ።
ችግር የለውም።